Hello ሀሴት ነኝ የሰላም ነው አለሁልህ። እግዚአብሔር ይመስገን።
አራት ነጥብ አምስት ኪሎ ሜትር መሄድ እወደዳለኝ ማለት ነው። ከበርገር ቤት ወደ ሎሚያድ ሱፐር ማርኬት ኬሚሲ ማለት ነው።
እሺ፣ ስለዚህ order number ንገረኝ።
ሰማንያ ስምንት ሰባ አምስት ሰማንያ ስምንት ሰባ አምስት አውቀሽዋል ግና ሎሚያድ ሱፐር ማርኬት።
አላውቀውም።
እሺ check አድርጊ።
እሺ፣ አይልሃለሁ። ኪሎ ሜትሩን ስንት እያሰበልህ ነው?
ሀምሳ አምስት ነው ያሰበልኝ።
እሺ፣ check አደርገዋለሁ።
እሺ እሺ እሺ እሺ